ሄሎ ጤና ይስጥልን ጉዳይ ሀና ማባከን ምርጫ
ሄሎ ነው ለ እግዚአብሔር ይመስገን።
ከዚህ ቀደም እዚህ ምግብ ቤት ነበረ እና ኪበርቶ ሌላ ለመት ነበር
መሪ ቁጥር ነበር መጀመሪያ የተመዘገቡት
በዜሮ ዘጠኝ ስልሳ ሁለት ሰላሳ ሁለት ሰባ አራት ዜሮ ዜሮ በሚል ስልሳ ሰላሳ ሰባ አራት ዜሮ ዜሮ አዎ አሁን ሌላ ለመቀየር ነበር።
አይ መስመር ላይ ቆይ ታየው አዎ
ሰርካለም አየው አሁን የሚቀይሩት በዚህኛው ቁጥር ነው።
አሁን ላ
ይሄኛውን በዚህ ቁጥር ነው መመዝገብ ያለበት ነው።
አሁን ሌላ ቁጥር ልስጥና Hello፣ ሰላም።
ይሄኛው አይሰራም።
እኮ በዚህኛው ቁጥር ነው የሚመዝገቡት። አሁን አስራ ሁለት አንድ Okay ያ ነሽ። አዎ አሁን በደውኩብን የደወልኩልሽ ቁጥር ይወጣል ከሱ ጋር አይደል?
አዎ ማየት አዎ እችላለሁ።
በሱ ስለዚህ ኮድ ል- እ፣ ኮድ እልክሎታለሁ ካለ መልሼ እደውልልዎታለሁ እልክሎታለሁ።
እሺ እሺ፣ ማ አመሰግናለሁ። እሺ እሺ
ደምደም